ቴክኒክ አገልግሎት ፈልጌ ነው። ዳሮን ሆቴል
እሺ ደንበኛችን የ BGI የመለያ ቁጥሮትን ያውቁታል?
መቶ ዘጠና አምስት መቶ ዘጠና አምስት ስልሳ አምስት ስልሳ አምስት አንድ አስራ ሁለት አንድ አስራ ሁለት እሺ መስመር ቆኝ ያወጣውሎት ነው። ዳሮ ነው ቴሎት አይደል?
አዎ።
እሺ ሙሉ ስሞትን ይንገሩኝ።
እ፣ ጥላሁን ሀብታም
ጥላሁን ሀብታሙ። አሁን በደወሉበት ስልክ ቁጥር ሊያዝሉት አይደለም። እኔ መስመሩ ኃላፊ ነኝ። ስልክ ልስጥሽ።
እሺ ዜሮ ዘጠኝ አስራ አንድ ዜሮ ዘጠኝ አስራ አንድ አርባ አራት አርባ አራት አስራ ዘጠኝ ስልሳ አራት አስራ ዘጠኝ ስልሳ አራት የት አካባቢ ነው የሚገኘው?
ሰሜን ማዘጋጅ
ሰሜን ማዘጋጃ ምኑጋ።
ዋናው አስፋልት ላይ ነው። ማዘጋጃ መስቀለኛው ላይ
ምን ነበር ለማስመዝገብ የፈለጉት?
የድራፍት ማሽኑ እንትኑ አይሰራም። ፕሬዠር ጌጁ ፕሬዠር ጌጁ
እያስተነፈሰባቸው
gauge ኡ እያስተነፈሰ ነው። እሺ ቅሬታዎትን ወደሚመለከተው አካል አስተላልፍሎታለሁ የጥገና ክፍሎች በተቻለው ፍጥነት ይመጣሉ። ሌላ የምረዳዎት ነገር አለ?
አመሰግናለሁ።
እሺ ስለደወሉ እናመሰግናለን። ስለ አገልግሎት ያሉትን ሀሳብ አስተያየት ከሚሰሙት ድምጽ በኋላ ያስቀምጡልኝ። መልካም ቀን።
እሺ